ኃይሉ አቤት
ጤና ይስጥልኝ።
አቤት
ጌታ
አ
okay፣ እሺ። ከዊ ፕላስ ሶሉሽን ነው የደወልኩት።
እ ከዊ ፕላስ ሶሉሽን ነው የደወልኩት።
እሺ
እ ባለፈው ሳምንት አውርቼዎት ነበረ ስለ ዊ ፕላስ ሶሉሽን አገልግሎት እ
እ እና register አላደረጉም፣
ምን አልሽኝ?
register አላደረጉም።
እኔ እኮ ስራውም አካሄዱም ስላልገባኝ እ
አልገባኝም እኮ ስራውም አካሄዱም እኔ ግዴታ ማድረግ አለብኝ።
አዎ፣ እ ከ Play Store ዊ ፕላስ ሶሉሽን provider የምለውን እኮ እንደዚህ አይነት ክርክር ምናምን ነገር ያለው ከሆነ ቢቀርብኝ እናትዬ ይለፈኝ፣ ፈርጅኝ።
እሺ በቃ